ሄሎ ወንድ ጤና ይስጥልኝ መንግስት ቤት
ሰላም ነው?
ሰላም ነው?
ገን- ገንዘብ ቻፓ ላይ አርግቼ ሰመር ገባልኝ ዲፖዚተር እሺ ዲፖዚት ቴክስቱን ቴሌግራም ላይ ላክልን።
ሜሴጁን ለክቻለሁ። እስኪ ይልኝ
እሺ ስልክ እንገናኝ።
ዜሮ ዘጠኝ አርባ ስምንት ዜሮ ዘጠኝ አርባ ስምንት ሀያ ዘጠኝ ሀያ ዘጠኝ ሀያ ሶስት ሀያ ሶስት አስራ ሶስት አስራ ሶስት እስቲ ድጋሚ ላክልን ቴክስቱን።
እሺ ድጋሚ ልክልሻለሁ። እስከ ቅድም የደወልኩ ነው። ሌላ ሰው ያነሳኝ ነው። ትቀየረ አዎ ላከውና አየዋለሁ።
እሺ አሁን እየልኝ እሺ።